ቤት ነው የምንረዳው።
ሰለሞን ነኝ ልክ ያለው
እሺ ሰለሞን፣ ስለዚህ እንትን ነው የሚሆነው ለነገ አይደል ቀጠሮ አዎ።
ተማሪዎች ምናምን ይዘንልሃል የማይባረግልህን ማለት ነው።
አዎ።
ምናምን አስተካክል። ነገ በጠዋት ያንተ installation ይሰራል ማለት ነው።
እሺ ኦንላይን ነው የሚሰራው።
አዎ ሰርተን እኛ እንልክልሃለን በላክልን AnyDesk ማለት ነው። ጠዋት contact ስለምናደርግህ ችግር የለውም።
እሺ እሺ።
እሺ ሰለሞን፣ መልካም ውሎ።
አሜን። ሰላም ሰላም።
ሰላም ዋልሽ።